ሌላው አለን መረጃ ለመጠየቅ ነበር እናት።
እሺ ይቻላል።
የስራ ማስታወቂያ ባለፈው ያወጣችሁት አለቀ እንዴ? እንትኑ ማለት ፈተና ተጠሩ እንዴ?
ሄላ ሄላ
አቤት አቤት።
ተመዝግበህ ነበር?
አዎ፣ ተመዝግቤ ነበር።
አዎ። በምን ነበር የተመዘገብከው?
marketing and business።
አዎ፣ እኛ አሁን ያው ክፍት ቦታ የለንም። በሚኖር ሰዓት ግን እንደውላለን።
በቃ፣ እሺ።
እሺ